ሄሎ
ሄሎ ወይ ሮቤ እንዴት ነህ?
አለን እሺ እና ነኝ Lomi Health ሌላ driver ወሰደው ያሉት ነው።
አ
እሺ አቅርብልኝ እስቲ ላውራቸው።
ሄሎ ሎሚ ሄልዝ ነው።
ሰላም።
እሺ ከ BeU ነበር ከ BeU ነበር በ order number መቶ አራት አስራ ስምንት ዜሮ ስድስት የተቀበላችሁት order ወጥቷል እንዴ?
አዎ
እሺ ሜክሲኮ ነው ስሙን ብሎ ወስዶታል።
ሜክሲኮ ነኝ።
ሜክሲኮ ነው ብሎ ወስዶታል። ሜክሲኮ አዎ፣ ወደ ሜክሲኮ አካባቢ ሜክሲኮ ነው ኦርደሩ ወይስ አይ አይ ምንድን ሜክሲኮ ነው ነገሩ?
አይደለም።
እም፣ አያት ነው እ፣ የት አያት ማለት ቦታውን ነው የምትጠይቅኝ? የምሄድበትን ቦታ አዎ ነበር የምንጠይቅሽ። አያት ነው አያት ነው አይደለም፣ መሪ ነው።
እም፣ መሪ መሪ።
ነበር የምሄደው።
እም።
ኦ፣ እሺ ልጁን ስሙን ታውቁታላችሁ?
ግን አንደኛ ሲፈርም ስሙን ጽፏል እ እ ምን አልሽኝ? hello hello hello